ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት ዛሬም ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት ጽድቄ ነው መልካምነቴ ለዚህ ለክብር ያበቃኝ ጌታዬ ቆም ብዬ ሳስብ ሳሰላስለው አንድም ነገር አጣው ጽድቄ ነው ምለው ለካ ምረት ፍቅር ገኖልኝ ነው ለዛሬው ሌነቴ ክብሬ የሆነው ለካ ምረት ፍቅር ገኖልኝ ነው ለዛሬው ልደቴ ሞገሴ የሆነው ዛሬም ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት ከእግዚአብሔር ርቄ ያለ ክርስቶስ ሆኜ በዚህ ዓለም ተስፋን ሁሉንም አጥቼ የሥጋ የልቤ ፈቃድ ያደረግኩኝ በበደል በኃጢአት ሙቴ ነበርኩትን አየ ኢየሱስ ወደ አንተ አቀረብከኝ የምስራች ብለ ሰላም ሰበከኝ አየ ኢየሱስ ወደ አንተ አቀረብከኝ ክብሬ ሞገሴ ውበቴ ዛሬም ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት ከጥፋ ጉድጓድ ከረግረግም ጭቃ ከጥልቀት ማይታይ ከድቅነት ጨለማ አወጣኸኝ ኢየሱስ አዳንከኝ አምላኬ በዓለት ላቆምከኝ አጽንተ ጉልበቴን አዲስ ዝማሬ ለስምህም ምስጋና ጨመርክ በአፌ ሕይወቴ ቀየርክና አዲስ ዝማሬ ለስምህም ምስጋና ጨመርክ በአፌ ሕይወቴን ቀየርክና ዛሬም ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት ሁሉን በምትችል በአንተ በአምላኬ እየኖርኩኝ ነው በስቶልኝ ሰላሜ እውነትና አጥር ከለላ ሆንክልኝ ክፉ ከኔ ሸሸ በስም ታሰረልኝ አምላክ ኢየሱስ ሁሉ ስለሆንክልኝ ክብርና ምስጋናን እሰጥሃለሁ አምላክ ኢየሱስ ሁሉ ስለሆንክልኝ ክብርና ምስጋናን እሰጥሃለሁ ዛሬም ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት ዛሬም ተነሳው ቆምኩኝ በፊት ያከበርከኝን አምላክ ላከብርህ ያዳንከኝን ጌታ ላመልክት